ጤና ይስጥልን። በሽት ባይት ቤቲ ነው የምንረዳው።
እሺ ሰላም ነው። ዊዝዶ አድርጌ ነበረ ሶስት ሺህ ብር መቼ ነበር?
አልገባ ላይ ማታ
በ- በቻፓ ወደ ንግድ ባንክ ነው የላከው።
እ፣ አይ በቴሌ ብር በሳንድ ይሄ ነው?
ዊዝዶ አድርጌ አ የበሽት ቤት ስልክ
አ ሁለት ሺህ- ሁለት ሺህ እና አንድ ሺህ
እሺ፣ አንድ ደቂቃ ቼክ ላድርግልህ። ትላንት ነው ያልከኝ አይደል?
ማታ አ አ እሺ፣ እሺ። ይቅርታ፣ እሺ፣ ትንሽ ኮኔክሽን ስላስቸገረ ነው።
እሺ
እሺ፣ እ።
ወደ ቴሌብር account ሀያ አምስት ሰባ ስድስት ሀምሳ አምስት ሀያ ነው።
አ አ አ confirm አድርጌልሃለሁ። ሌላ ጊዜ confirm ብለው status ኡ ላይ ሲመጣልህ ደውልልን። እሺ፣ እኛ confirm ካላረግ ነው ስለማይገባ ማለት ነው።
እሺ ስንት ነው? ሶስት ሺህ ነው።
ሶስት ሺ ነው ለምን ሁለት ሺ እና አንድ ሺ አይደለ?
አ አ አዎ፣ ያው ሁለቱም confirm ሆነዋል ገብተዋል። እሺ፣ ቴሌብር account እሺ አመሰግናለሁ።
ስለደወል እናመሰግናለን። መልካም ቀን።
እሺ